ጤና ይስጥልኝ አሊባባ
እንትን ስልክ ከእንትን ላይ ወስጄ ነው። hello
ከምን ላይ አባት
ኮሮላ ሁለት ሺህ ሰባት አዎ እሺ
ሀምሳ ቤት ስራ ነው እሺ
አለ እንዴ?
አለ አዎ
እ?
አለ አባት
እሺ ዋጋስ
ሁለት ነጥብ ስምንት ድርድር ይኖረናል።
ሁለት ነጥብ ስምንት አዎ ድርድር ይኖረናል።
ባንክ አለበት ወይስ እ፣
ባንክ hello።
የለበትም። ባንክ ይያዛል ነው እንጂ ባንክ የለበትም።
አይደለ?
አዎ
እሺ በቃ እደውላለሁ፣ እመጣለሁ። አለ።
እሺ እሺ